ይስጥልን። hello ጤና ይስጥልን።
አብሮ ይስጥልን።
ዶክተር ቴድሮስ መካከለኛ ክሊኒክ ነው።
አዎ ከአሪፍ ነበር የምደውልሎት። አሪፍ POS machine
እሺ፣ ደንበኛችን POS machine ኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
እስካሁን ምንም የለም።
እሺ፣ ደንበኛችን ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ፣ አመሰግናለን። መልካም ቀን ይሁንልዎት።
አሜን።